ጤና ይስጥልኝ ማኒ ባባ።
Hello
ጤና ይስጥልኝ ማኒ ባባ።
ሲሳይ ይባላሉ።
እሺ አቶ ሲሳይ።
መ- መኪና ፈልጌ ነበረ። ስልካችሁን TikTok ላይ ነው ያገኘሁት።
እሺ ምን አይነት መኪና ነው የፈለገው?
Sinotruk
Sinotruk። እስኪ ቁጥር ልስጦትና ደውሉላት ዜሮ ዘጠኝ አስራ አንድ
አስራ አንድ Yes ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት እሺ ዜሮ ዘጠኝ ዘጠና
እ ዜሮ ዘጠኝ ዘጠና አዎ እሺ እሺ